ጤናስጥልን ቤስቤት ረዴት ነኝ የምንደርዳው አብሮ ይስጥልን። ማታ ወደ ቴሌብር ድሮ አድርጌ አልገባልኝ።
እሺ፣ አሁን የደወልኩበት ነው የቤስቤት ቁጥር ስንት ብር ነው?
አስራ አራት ሺህ ብር
እሺ፣ ኮንፈርም አድርጌልሃለሁ። እሺ ገብቶልሃል፣ ቼክ አድርገው።
እሺ እሺ